ሄሎ
ሄሎ
ጤና ይስጥልኝ። በእንግሊዝ ነው።
ሄሎ ሄሎ ሄሎ አሰማ ይሰማኛል።
ሄሎ ደህና አስጠልኝ።
እግዚአብሔር ይመስገን።
እሸቱን ፈልጌ ነበረ።
እ፣ ጉዳዮት ለእኔ ይንገሩኝና እኔ ሪፖርት አደርግልዎታለሁ።
አ፣ እሺ ጉዳይ እንደው በእናትሽ እናቴ ታማብኝ ነው እንደው በ- እ፣ በጣም ወደ ሶስት አመት አለፋት አልጋ ላይ ነች መቀመጥ አትችልም እና በጣም ታማብኝ እንደው
እኛ አሁን የበጎ አድራጎት እ፣ ምዝገባ አቁመናል ለጊዜው። እኛ ጋር የተመዘገቡ ብዙ ሰዎች ስላሉ የእነሱን ሰርተን እስክንጨርስ ምዝገባ ላይ አይደለንም።
እንደው በምዝገባ እንኳን ባይሆን እንደው በግል እንደው ይረዳኝ ብዬ ነው እንደው የምማጸነው ነው እና እንደው እባክህ ገባኝ እኮ የምንሰራው እና እ፣ መ- መጀመሪያ ሰዎች ከተመዘገቡ በኋላ ነው በጎ አድራጎት የምንሰራው እና አ፣ እኛ ጋር የተመዘገቡትን ሰርተን እስካልንጨርስ አሁን ላይ ጊዜው ምዝገባ አቁመናል።
አሁን ምዝገባ የለም።
አዎ።
እርዱኝ እባካችሁ ልጆ ስለ ነፍስ እንደው የነፍስ ጉዳይ ገባኝ እኮ። እንደዛ ቢሆን ደስ ይለኝ ነበር፣ ግን አሰራሩ እንደዚህ ነው።
ይተባበሉናል። ምንም ልንረዳሽ አንችልም። ኧረ እባክሽን በእናትሽ እንደው ተባበሪኝ እንደው እባክሽ ስለ ነፍስ ይቅርታ፣ አሁን እኛ ጋር አንድ ሺህ አምስት መቶ በላይ ሰዎች አሉ እጃችን ላይ ነው። የእነሱን እየሰራ ነው። የእነሱን ሰርተን እስክንጨርስ አሁን በጎ አድራጎት እ፣ እንትን አንልም።
ሕክምናዋ ይኸውልሽ ጤና መድን አለኝ እየሰማሽን ነው?
እህ፣ ጤና መድ- ጤና መድን አለኝ። ጤና መድን በቃ የአንድ አሁን ፈለኩኝ እነሱ እንትን ጻፉልኝ ወገቧን ወድቃ ተሰብራ ነው ወደ አለር ራሱን ትራንስፖርት እጥረት ያዘኝና
አዎ።
በዛ ግን ምክንያት ግን ምንም ማ- እ፣ እኔ ምንም ማድረግ አልችልም። እንግዲህ
እና እንደው በእናትሽ እንደዚህ ተከባበሉኝ።
ቢሆን ኖሮ መጀመሪያ ነበረ የምመዘግቡት እና አሁን ስላቆምን ነው። ይቅርታ።
እንግዲህ ምን አደርጋለሁ? እሺ እሺ፣ መልካም ምሽት።
እሺ